ሄሎ
ሄሎ ማን ልበል? ሄሎ
አቤት ሄርሙላ።
ሀያ ሰባት ዜሮ ሶስት እጅ መስጊድ ነው የሚል ሰውየው ቦሌ ሆምስ ጋር ነው።
ኦኬ እ በወበሪ ወደ ታች የፍሩቱን ጨርሰህ በግራ በኩል በጸጉር ቤቱን ያለ እና በቦሌ እሺ።
ነውና ፊልም አስተካክል። ሀያ ሰባት ዜሮ
አሰባለሁ። እሺ እሺ
ተዘጋ።
ኧረ እባክህ አምላክ እ አልዘጋባትም